ሄሎ ጤና ይስጥልኝ። ጉዳይ ኦን hello ጤና ሰላም ይስጥልኝ።
እንዴት ናቸው? ወይ ሰላም እግዚአብሔር እንዴት ናቸው?
ይመስገን። ጉዳይ ኦን ድርጅት ነው የደወሉት። ምን ልርዳው?
እ፣ ዲሽ የሚያስተካክልልህ ሰው ፈልጌ ነበር።
እሺ እ፣ ማን በል ሙሉ ስም ሴና ኖርጌ።
ማን አሉኝ? ይቅርታ ሴና ሴና
ሴና ኖርጌ።
ኖርጊ።
አ እሺ የት አካባቢ ነው ባለ የሚፈልጉት?
ኦራይሎት ከኦሜድ ላይ ብሎ
ጦሮች። እሺ እ፣ ከዚህ ቀደም ጉዳዩን ተጠናቃሉ?
አላውቅም።
እሺ ስለ ጉዳዩን ከየት ሰሙ?
እ፣ ሶሻል ሚዲያ ላይ አይቼ አፕሊኬሽኑን እ፣ እንትን ላደርገው ስል እምቢ አለኝ። ለዛ ነው በስልክ የደወልኩት።
ኦኬ፣ ስ- የሚጠቀሙበት ስልክ አይፎን ነው?
አ አይፎን ነው።
okay፣ አሁን ላይ አ, አይፎን ስልኮች ላይ ያሳ እ፣ እያስተካከልነው ነው። እሱ ላይ የምንደራ እ፣ ጉዳይ ኦን ስራ ሰራተኛን የሚያገናኝ አገልግሎት ነው። ለቤት ውስጥ ስራዎች በአቅራቢያው የሚገኙ ብቃት ያላቸውና ማንነታቸው የተረጋገጠ ባለሙያዎችን ያገናኛል። እ፣ በዚህ ስልክ ቁጥር አይደለም የሚገኙ።
አ አ አ እሺ እ፣ አዲሽ እ፣ ዲ- ዲሽ እንትን የሚል ነው የሚተክል ነው።
አይ እ፣ ወይስ- አዲስ መትከል ሳይሆን ይሰራ ነበረ። ሰሞኑን ተንቀሳቅሶብኝ መሰለኝ እንትኑን quality ወረደብኝ።
okay። እሺ፣ ስለዚህ እሱ የሚያስተካክል ባለሙያን የሚፈልጉት አ አ እሺ የባለሙያ ጥያቄውን ለማስተናገድ የአገልግሎት ክፍያ መቶ ብር ብቻ የሚከፍል ይሆናል። ክፍያ የሚፈጽምበትን የባንክ መረጃና ስለ ጉዳዩ ውስን ዋስትና የሚያስረዳ ሰነድ በ SMS እንልክሎታለን። ክፍያ እንደፈጸሙ በቴሌግራም screenshot ይልኩልን፣ ባለሙያውን እንልክሎታለን።
ለባለሙያው ስንት ነው የምከፍለው?
ከባለሙያው ጋር ደግሞ ለባለሙያ የሚከፈለው ከባለሙያው ጋር ነው የሚነጋገሩት።
okay ከሱ ጋር አልተግባባንም።
ተስማሙ- ካልተስማሙ ደግሞ ሌላ ባለሙያ እንልክሎታለን። እስከ ሶስት ነው ባለሙያ የምንልከው።
መልካም እሺ።
እሺ ጥያቄ ካለዎት የተመደበችው ባልደረባውን ስለምትደውል በደንብ የተብራራ ምላሽ ሰጥታለች። ጉዳይ ኦን ስለመረጡ እናመሰግናለን። መልካም ቀን ይሁንልዎት።
መልካም እሺ።